hello ጤና ይስጥልኝ ከልጄ ኢትዮጵያ ነው የምደውለው ደንበኛችን እሺ እሺ ውሃ ነው የሚወርደው ያሉ እንደ ማሽኖት ላይ leakage ያለበት ቦታ አለ
አይ እኛ ብዙም እኮ ችሎታው ስለሌለን አንችልም እንዴት እንደምናደርግ እሺ በርሜል ቀይረው ሞክረውታል
አሁን አሁን ቀይረው ነው እንሞክረው ቀይረው እሺ እሱን ቀይረው ቀይረው እሺ ቀይረው አዎ ነገር እስኪ አሁን ቅረብ አሁን ቅረብ አ በ- እንትን በርሜሉ ስንቀይረው እንትን normal አዎ ነው ያ- የበርሜል ችግር ነው እንዴ
በርሜሉ ሲቀይሩት ምንድን ነው አሁን ድራፍት ወረደ በስርዓት አዎ አሁን ድራፍት ወረደ
እሺ ደንበኛችን ምን ድራፍት ነው
ጊዮርጊስ ድራፍት ነው ስለዚህ እሱ- እሱኛው በርሜል ነው ሲቀዱት ውሃ የሆነው አይደለ አሁን የቀየሩት አዎ አሁን ስንቀይረው የበርሜል ችግር ነው ኖ- ሌላ በርሜል ስን- ስናደርገው ድራፍት normal ድራፍት አወጣ
እሺ ደንበኛችን ይሄን ለማረጋገጥ ነው ስለዚህ እሱን ያስቀምጡትና ይቀየሩልዎታል
እሺ እሺ እሺ ደንበኛችን ሌላ ምረዳውት ነገር አለ የለም እሺ ስለደወሉ እናመሰግናለን ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ መልካም ቀን እሺ እሺ